hello ድምፅሽ ይቆራረጣል። ግን የማሽን ብልሽት ለማመልከት ነው።
እሺ፣ ደንበኛችን BG ID ዎትን ይነግሩኛል።
እሺ፣ BG ID አንዴ ይቅርታ። ሀምሳ ዘጠና አምስት ሀምሳ
ዘጠና አምስት
ዘጠና አምስት አርባ አራት ሰላሳ ሁለት አርባ አራት ሰላሳ ሁለት promoter ነው።
አዎ አዎ፣ አዎ።
ይሄ አዲሱ የ leader code ነው።
አዲሱ leader code አዎ።
አ ይሄኛው አይመጣልኝም። የደንበኛው እንትን አለ።
እሺ PIN number ልንገርሽ።
አዎ PIN number አምስት ዜሮ
እሺ፣ አምስት ዜሮ
ሰባ ሁለት ሰባ ሁለት ሁለት ዜሮ አምስት ሁለት
ዜሮ አምስት እሺ፣ ላይ ጠብቁኝ እባክዎ። መስመር ላይ አዎ አለው።
እሺ፣ እየፈለግኩለት ነው። ግሮሰሪ ነው።
ዲፈረንስ እሺ፣ ያንቺን ድረስ ሌላ ጊዜ እንዲጠብቅ ቢጂ አይዲውን
ልንገርሽ ደግሞ አይ ልንገሮት ወይ አዲሱን ሳይሆን የበ- አዎ የድሮ ምን ያደርግልኛል? እኔ እሱን እኛ የምንጠቀምበት እሺ በቃ የእንትኑን ስም ንገሩኝ የሚል ባለቤቱ
እንዳሽ ነው።
እንዳሻው እንዳሻውማ
እንዳሽ ነው ተስፋዬ
ስልክ ቁጥር የእሱ የእነሱን ይነግሩኛል
ዜሮ ዘጠኝ አስራ አንድ ሀያ አንድ ዜሮ ስድስት ሰማንያ ሰባት ሀያ አንድ ዜሮ ስድስት ሰማንያ ሰባት ዜሮ ስምንት ሰማንያ ዜሮ ስድስት ሰማንያ ሰባት ዜሮ ስድስት
ሰማንያ ሰባት
የት አካባቢ ነው የሚ- ያልኩት?
እ ደጃችሁ ቤት የት አሉኝ? ይቅርታ ደጃችሁ ቤት ያሳ ፒያሳ የት በኩል ደጃችሁ ቤት ደጃችሁ ቤት ደጃችሁ
ደጃች ውቤ የሚባል ሰፈር አለ።
ደጃት ውቤ
ደጃች ውቤ ደጃሽ ይቅርታ በጣም
ደጃዝማች ውቤ እሺ። ደጃት ወይም ደግሞ ውቤ በረሃ
ውቤ በረሃ እሺ ምንድን ነበር ችግሩ?
እ፣ ታፑ ያንጠባጠባል። በጣም እያፈሰባቸው ነው።
ታፖ ያንጠባጥባል።
መቅጃው ማለት መቅጃው በጣም ያንስ አዎ፣ ያንጠባጥባል። እሺ እሺ፣ ቅሬታውን እንድመለከት አስተላልፋለሁ። ሌላ ምረዶት ነገር አለ?
ሌላ የለም። ጠዋት ደግሞ አንድ ማሽን ብልሽት ነበረ።
እሺ ጠዋት ነው ያስመዘገብኩት። እስካሁን ድረስ ቴክኒኮቹ አልመጡም።
እሺ፣ ያስመዘገቡበት ስልክ ቁጥር ይነግሩኛል? ቤት በዚህ ነው ያስመዘገብኩት በራሴ በእርሶ ስልክ አዎ፣ በዚህ ነው።
እሺ አንዴ መስመር ላይ ጠብቁን፣ check ላድርግሎት። ሁለት ቤት ነበር ያስመዘገቡት።
አዎ፣ ሁለት ቤት ነው። ሁለቱም ጋር የመጣ ሰው የለም እስካሁን።
አዎ አንዱ ሳሚ ግሮሰሪ።
አዎ፣ አዎ።
አዎ እሺ፣ ይሄንንም update አድርጌ ይልክልዎታለሁ።
thank you በጣም እሺ ስለደወልን አመሰግናለን። ስለ አገልግሎት ያሎትን ሀሳብ ስልክ ከምሰሙት በኋላ አስቀምጡልኝ። መልካም ቀን።